ሄሎ ሄሎ ሄሎ አቤት አዎ ነኝ። ከየት ከየት? እሺ እ እ አዎ አዎ አዎ እናንተ ጋር እንደ ተመልሶ ነው ወይስ ምንድን ነው የምልሽ? አሁን ምን ምን ላድርግ እኔ አላየሁትም። እስቲ አሁን ሊያዋ ሊያውና ካልሆነ መልሼ ልደውልልሽ በዚሁ ስልክ። እሺ መልካም። እሺ እሺ